ጤና ይስጥልኝ አባኮ ድመን ነበርኩ። ሄሎ አቤት ጤና ይስጥልኝ አባኮ ድመን ነበርኩ።
ቴሌውን አገልግሎት ማቋረጥ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት ምን ይሰላል ብለው ይላኩና ስድስት ቁጥር ለማቋረጥ የሚል አለ። እሱን ተጭኖ ማቋረጥ ይችላል።
ሶስት ኮይን አለሁት ምናምን እያለኝ አላቋረጥ ሊሆን
እኮ ችግር የለውም። ሰው ሶስት coin ኡን ከፈለኩ ከፈለጉ ወደ ትኬት እንቀይርሎትና እድሎትን ሞክረው ቢቋረጥም እድሎትን መሞከር ይችላል። ባሉት ባሉት ትኬት ማለት ወደ ነው።
ቲኬት እንዴት አድርጌ የምቀይረው coin ኡ?
እቺ መስመር ላይ ጠብቁኝና ቀይርሎታል። ቀይርሎታል። ማቋረጥ ይችላሉ። እድሎትን መሞከር ይችላሉ ባሉት ትኬት እሺ